ጤና ይስጥልኝ አሪፍ ነኝ። ማለቴ ባኮም ልርዳዎት?
ሰላም withdraw አድርጌ ነበር ገንዘብ በ Vamos አድርጌ በአሪፍ አድርጌ ማለት ነው።
እሺ
ግን ገንዘቡ አልገባልኝም። ወደ ቴሌ ብር ነበር፣ ወደ ቴሌ ብር አልገባልኝም።
እሺ ተቀንሷል ብሩ ከ Vamos account ላይ?
ብሩ ተቀንሷል። አዎ፣ እሺ መቼ ነበር የሞከሩት?
ዛሬ
እሺ አሁን ዛሬ የ Vamos betting system ላይ ባጋጠማቸው ችግር ምክንያት እየሰራ አይደለም፣ ብር ማስወጣትም አስገባትም።
እሺ ስለዚህ ያው እስኪስተካከል ትንሽ ይጠብቁት።
አ፣ okay ወጧል ብሎ እንትን ብሎኛል፣ success ብሏል።
አዎ ግን እግ- በእኛ በኩል check እናደርግልዎታለን። ወጥቶ አየር ላይ የቀረ ነገር ካለ system ኡ ላይ እናይልዎታለን። እናም ካለ እናስተካክለዋለን። ግን ከእነሱ ያለን መረጃ የደረሰን እያስተካከልን ስለሆነ system ኡን እ፣ ትንሽ ይታገሱን የሚል ነው። ስለዚህ ብሩ ወደዛው እንዲመለስ ያደርጉልዎታል ሲስተካከል።
okay ወደ ቴሌ ብር ነው ወይስ ወደዛው?
አይ ወደ Vamos betting ኦ።
ወደዛው ነው የሚገባው?
አዎ
okay እሺ። እንዴት ነው አንቺ ልታይልኝ እቺ system ላይ?
እ፣ በዚህ ቁጥር ከሆነ ቴሌብር የሚጠቀሙት ይንጋሪ ወይም betting ም የሚጫወቱት በዚህ ቁጥር ነው።
አይደለም አይደለም።
እሺ የሚጫወቱበትን ቁጥር ይንገሩኝ።
ዜሮ ዘጠኝ ስልሳ አምስት ዜሮ ዘጠኝ አስራ አምስት no ስልሳ አምስት ስልሳ ስልሳ ስልሳ አምስት ዜሮ ዘጠኝ ስልሳ አምስት እሺ ዜሮ ዘጠኝ ስልሳ አምስት አርባ ሶስት አርባ ሶስት ሰማንያ አንድ ሰባ ሰባት ሰማንያ አንድ ሰባ ሰባት እሺ ስም ይንገሩኝ።
ዳግማዊ
ዳግማዊ ስንት ብር ነበረ?
ስምንት መቶ አምስት ወር አራት ከሁለት አንድ አምናት ስምንት መቶ አምስት ወይ አራት ብር። እሺ ስለዚህ እኛ እናይሎታለን። እ፣ ይበልጥ እንዲያግዘን ሰዓትና ቀኑን ለማወቅ screenshot ኡን እርሶ ይላኩልን። ቴሌግራም ቁጥር እንስጦትና ቴሌግራም ቁጥር አዎ የኛ የቴሌግራም ቁጥር አለ።
እሺ እዛ ላይ screenshot አንስተው ከ Vamos Bet ላይ ስምንት መቶ ወራጅ አለሽ እሺ
ይህን ስምንት መቶ አራት ሀያ አምስት ብር መቀነሱ የሚያሳየውን እሱን ይላኩልናል። ቁጥር ልስጦት OK እሺ text አደርግልኛለሽ
እሺ text ለማድረግ ስለማይመች ይሄኛው system ኣችን እኛው ቴሌግራም ላይ ከአሪፍ እሺ።
መሆናችን የሚገልጽ ነገር እንጻፍልዎትና እዛ ላይ OK አይ የቴሌግራም account ኣችሁ ነው እንጂ
አዎ የቴሌግራም ቁጥራችንን አ text ለማድረግ ይሄኛው ስለማይመች አሁን OK የተደዋወልንበት እሺ እና እኛ እዛው ላይ መልእክት እንላክልዎት ቴሌግራም ላይ ቴሌግራም ላይ መልእክት ልክልኝ እሺ አዎ አሪፍ ቤነን የሚል ከዛ እርሶ ሼር ያደርጉን ስክሪንሹቱ።
እሺ እሺ እሺ እሺ ለሚያች ሌላ መረዳዎት ነገር አለ?
አይ ሌላ ስለደወሉ አመሰግናለን። ከብለ አገልግሎት ያደረሰ መልካም